ሄሎ ሄሎ ጤና ይስጥልን።
ጤና ይስጥልኝ።
ከ WePlus Solution ነበረ ምደውልለው።
እሺ WePlus Solution application ላይ ተመዝግበው ነበር አይደለ?
እኔ እንጃ። እሺ
አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነበረ እና እም፣ አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ በ travel agency ነው ወይስ Current travel agency Current Plus travel agency Current?
Current tour and travel agency
tour and travel agency።
service ኡን የፈለግሽው የምንሰጣቸውን አዎ አዎ። አሁን ላይ የ- የት አካባቢ ነው?
ገርጂ አልፎስ ገርጂ ኢምፔሪያል ጋር እሺ የአንቺ ሙሉ ስም አዲስ አለም ምትኩ
ለምትኩ የስራ ሰዓት
normal ብሎ ከሁለት ተኩል እስከ አስራ አምስት ሰዓት
ሁለት ተኩል እስከ አስራ አንድ ሰዓት ቀንም እንደዛው የስራ ቀን ነው ከሰኞ እስከ አርብ ነው ቅዳሜ አዎ ቅዳሜ ስድስት ከስድስት ሰዓት እሺ። የቀበሌ መታወቂያ ወይም የንግድ ፍቃዶትን በቴሌግራም ሊልኩልን ይችላሉ ይቻላል ሀይበኝ እና ንግድ ፍቃድ መልክል ይቻላል እሺ እሺ ቴሌግራም ልልኩ እሺ አመሰግናለሁ እሺ